the train, amore. Oh.
hello ጤና ይስጥልን።
ጤና ይስጥልኝ።
ከቢጃ የጥሪ ማዕከል ነበር የምንደውለው።
እሺ ተቋረጠ ደንበኛችን።
አ ስራህን ጨርሼ እሺ የእርስዎን ስም ይንገሩኝ።
እዮብ እዮብ ማን?
አለም
ስልክ ቁጥር የደወሉበት ላይ እዚህ ጥገና ክፍል ሲመጣ በዚህ ነው የሚያገኘት።
አ
ፍሪጁ light ኡ ይሰራል። ደንበኛችን አ
light ኡ ይሰራል ግን አይቀዘቅዝም።
አያቀዘቅዝ እህ። እሺ ቦታው የት አካባቢ ነው?
ስድስት ኪሎ ያሬድ እንትን ሜታ ሀውስ
እህ። እሺ ቅሬታው ተመዝግቤ ለጥገና ክፍል እናስተላልፋለን። ሌላ ምረዳውስ ነገር አለ?
አይ የለም እናመሰግናለን።
ስለደወልን አመሰግናለን። ስለ አገልግሎት ያለውን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።